Hello ዘነበ ወይ ይኸውልህ አሁን እኔ ከዚህ በ AnyDesk ስለማስተካክለው ነው እ፣ አጠገቡ ና PC ው አዎ፣ እዛም አዎ፣ እሺ control አለች አለ keyboard አለ አዎ።
control- control ተጫን
control panel control control አይ keyboard ላይ ያለችውን control የምትል ጥግ ላይ በግራ በኩል እታች
እሺ አገኘ keyboard ኧዷ ላይ አዎ፣ እሷን ላይ።
ያዛት ከዛ Alt የሚለው ደግሞ አለ አ?
Alt ሚል Alt ከሱ አጠገብ ነገር ያለው አለ አለ control Alt ተጫና ከዛ የአቅጣጫዎቹ አሉ አይደለ ወደታች ወደ ላይ ወደ ግራና ወደ ቀኝ ያሉት
አለ እነሱን ሶስቱን control Alt ከዛ ወደ ላይ የላይኛውን አቅጣጫ ተጫናት አንድ ላይ እያሉ ሶስቱንማ control Alt control Alt እና?
ተጫና ከዛ ወደ የላይኛውን ላይ shift ኡን አዎ፣ እያሉ shift ኡን አይደለም እም።
እዚህ ከ- ወደ ላይ ከ- ወደ ላይ ወደ አራት ጎን አቅጣጫዎች ወደ ታች አዎ፣ አዎ።
አራት አቅጣጫዎች ወደ ላይ ያለውን ወደ ላይ እያሉ ያለችውን control መጀመሪያ ኮ- control ን ተጫናት እሺ ከዛ አለ ከዛ Alt ከዛ ወደ ላይ እሺ ነክቼዋለሁ
እምቢ አለ አዎ፣ ምንም ቲቪው ላይ ከሆነ okay ዘጋ መሰለኝ እም፣ ዘግቶታል መሰለኝ ዘግቶት ከፈተ
አተስተካከለ ያው አሁን ተስተካክሏል ተስተካከል አዎ፣ እዚህ ጋር እንደተስተካከለ ነው የሚያሳየኝ ግን አንዴ እንዴት ነው መሰለኝ ይስተካከላል።
የአንተ ሪኩዌስት ቲቪ ላይ መጥቶ እሱን ልንገር ብዬ እኮ ነው ይህን ዲስኮ ኮምፒውተር ከፍቶ ሪኩዌስት ደግሞ ቲቪ ላይ የመጣ ነበር
እ፣ ኢንዲስኩ ምን ላይ ነው የከፈተው አይ አሁን የዲስኮ ታች አለ እዚህ ለኛው ላይ የለም
እም፣ ቆይ እስኪ አሁን እዚህ ጋር ያለሁበት ፒሲ ላይ ነው ያለሁት አሁን እስኪ የሚንቀሳቀስ አሁን አዎ አዎ ፒሲ ላይ ነው PC ላይ ነው አዎ።
እሺ
ግን አሁን setting ውስጥ ከፍቶ ደግሞ ወደ ቲቪው መጥቷል
እሺ ችግር የለውም እሺ፣ ይስተካከላል በቃ አሁን ማወቅ ይቻላል አሁን ተስተካክሏል ይሄ rotate እንትን ያለው አዎ እሺ በቃ ቀሪውን check አደርግልሃለሁ